ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን። አቶ ሚልኬሳ
አዎ ሚልኬሳ ከአር- ከአሪፍ ቤ ነበር የምደውልሎት።
ከምን ከአሪፍ ቤ
እሺ
ዛሬ ደውለውልኝ ዘጠኝ- ዘጠኝ መቶ ሰማንያ አራት ብር deposit እንዳደረጉና ወደ ሁሉ ስፖርት ገቢ እንዳልሆነ አሳውቀውን ነበር።
አዎ
እሱ ስለተስተካከለ ለማሳወቅ ነው የደወልነው።
እሺ ወደ ሁሉ ስፖርት ገቢ ሆኖሎታል።
እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን